ጤና ይስጥልኝ ማሊ ባባ አዎ ማሊ ባባ ምን አሉኝ
Belta TikTok ላይ አይቼ ነበረ።
Belta
hello
Belta ነው ያሉኝ አባት አዎ፣ Belta አይቼ ነበረ። እናንተ ጋር Belta አሁን ላይ የለንም Belta
እሺ፣ ሌላ ምን ያላችሁ አንተ ጋር
Yaris compact Dzire
compact ከ- ከባንክ ጋር የተያያዘ ስንት ድረስ አለ ዋጋ?
ባንክ አለው ሁሉም መጥቶ compact መኪኖቻችን ከባንክ ጋር ይያያዛሉ
okay፣ የት ነው የምመጣው?
አ፣ መስቀል ፍላወር branch አችን ላይ
እሺ፣ እሺ። ምኑ ጋር ነው እሱ?
እሺ። መስቀል ፍላወር
ራሱ አደባባዩ ጋር
መስቀል ፍላወር አዎ እሱ ጋር ሲደርሱ ይደውሉኛል